Hello hello Hello ጤና ይስጥልኝ። ከቤት ቤት ነው የምደውልልህ።
አዎ አሁን ሶስት ሺ ሰባት መቶ ብር pending ላይ ነው ያለው አላልከኝም?
አዎ በ voucher ነው እሺ draw ያደረከው። የቤት አዎ።
ቤት ሱቅ አቅራቢያ ላይ የለም?
ወ- ወ- ወደ voucher ላይ ገብቶ ነው።
አዎ በ voucher ነው draw ያደረከው።
እሺ የቤት ቤት ሱቅ የለም?
የቤት ቤት ሱቅ የለም እናንተ አካባቢ
አዎ አለ አለ?
አዎ ወደ እዛ እህ? ወደ ጅጅጋ አዎ ወይ ደግሞ እሺ ምንድን ነው የምትጠቀመው አንተ ቴሌብር
ቴሌ ብር አዎ አለ ቴሌብር ከተጠቀምክ ማለት ነው ይሄንን እንትን ይሄንን voucher ብሩን ሶስት ሺ ሰባት መቶ ብር ወደ ቤት ቤት account ክን ያስመልስልክና አዎ ከዚህ ወዲህ ድጋሚ በቴሌብር draw ታደርገዋለህ። እሺ
እሺ አሁን አ- አሁን አስመልስልሃለሁ፣ እደውልልሃለሁ። ሲመለስ ይኸውልህ አትነካካው፣ እሺ እንዳትመድብበት። እስክመልስልክ ድረስ ተወው።
እሺ ከዛው ልክ ሲመለስ እደውልልህና ድጋሚ በቴሌብር draw ታደርገዋለህ። እሺ ጠብቀኝ እስክደውልልክ ድረስ አስመልስልሃለሁ። ሶስት ሺ ሰባት መቶ ብሩን ወደ ቤት ቤት አካውንትክ ማለት ነው።
አዎ፣ ጠብቀኝ፣ እደውልልሃለሁ።
እሺ እጠብቃለሁ።
ጠብቀኝ እሺ እሺ